ጤና ይስጥልን ሄሎ ቪዛ አለምነሽ ነኝ ባንኮ ተመናኝ ተጉዞ መረጃ ልስጥዎት?
ጤና ይስጥልን ሰላም እሺ እቴ አብሮ ይስጥልን ደንበኛችን አለው ይህ ወደ የውጭ ሀገር ጉዞ ኢንፎርሜሽን መጠየቅ ፈልጌ ነበር።
እሺ የት ሀገር መሄድ ፈልገው ነው ደንበኛችን?
ካናዳ።
እሺ ካናዳ በስራ ነው?
አዎ
እሺ እስክሪብቶና ወረቀት ይዘዋል?
ኦ
እሺ ስልክዎት ሪከርድ ማድረግ ይችላል?
record ላድርገው መጀመሪያ ቆይ እንግዲህ record ላድርገው አዎ ይችላሉ።
መልሼ ልደውልልሽ ቀን አንድ እሺ እሺ ደንበኛችን አለምነሽ እናገናኙ ይበሉ።
እሺ